እባክዎት የምንለብዳ አቤት ሄላ
ሄሎ አቤት ጤና ይስጥልኝ። እባክዎት የምንለብዳ
የኦሮምኛ አው እሺ፣ አየን ጠጋ ማለት ነው ገርጋው
መስመር ኩን ካርዲ ይሰ ኩቺ ዜጋ እንትነት
እሺ፣ ካርዲ አባ ሜቃ
አባ ኩደኒ
እሺ፣ ሰላበበስ ዜጋ ነው ከኒን ብልብልኒን ቀርሺ ያ ከሳለፊ
እሺ፣ ሲሰን ይላላ አኮን